ሄሎ ወይ
ወይ አንዲት እሺ
እንትን
ምን አንዴ እስቲ ቆይ በ- በእንትን ልሞክር ቴስት እያደረግኝ ነው ከዩቲዩብ።
እሺ እሺ ላንሳለ ቴስቱ ላይ ስልከው ቆይ አይ ቆይ እንዲሁ እንዳለሽ ቆይ አዝጊውና እንደገና ደውላለሁ።
ልደውልልህ ወደዚህ እሺ አይ አይደለም እኔ እደውላለሁ እኔ እደውላለሁ እሺ እኔ እደውላለሁ ቆይ